እንትን ብሩ ዝም አድርጌ ብር አልገባ ብሎኝ ነው ብራዘር።
እሺ አሁን ደወልኩበት ቁጥር ነው ኢንቨስቲጌሽን ቁጥር አሁን በዚሁ በደወልኩበት አንድ ሺህ ብርና ሁለት ሺህ ብር ዝሮ አድርጌ አልገባልኝ።
መቼ ነበር ያደረገው?
አሁን አሁን ክሮም ካስነሳው ሲደራሽ ደራሽ ናት ነው አማ ድምጃ ድምካፍ ነው አረብ ይስሪ
እሺ ዜሮ ዘጠኝ ሰላሳ አንድ ዘጠና ስምንት ስልሳ ሁለት ዜሮ ሰባት ሰላሳ አንድ ዘጠና ስምንት ስልሳ ሁለት ዜሮ ሰባት
አሁን ሁለቱም ገብተዋል። እሺ ወደ ቴሌብር account